ሂደቱን እኮ ነው የነገርናት አይደል? እዚህ cashier code ያዥልኝ እንትን ቃል ነው።
ይቅርታ አንዴ መስመር ላይ ጠብቀኝ። እሺ ትኬት ክፍል ለሚያስተናግዱ ባልደረቦች ላስተላልፍልህ።
አልገቡም።
አንዴ እነሱ ላስተላልፍልህ ጠብቀኝ። Hello አቤት እሺ cashier code ንገረኝ።
አስራ ሶስት እሺ ቆይ አንዴ። እሺ አስራ ሶስት አርባ እሺ
ዜሮ ሶስት እህ
ሰማንያ ሶስት
እሺ lost ነው። እሺ አምስት ጨዋታ ነው የወደቀው።